ሄሎ ሄሎ ሄሎ ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ስልንት ስቶኖምስ ወደ ሰማንያ አንድ ሰማንያ ስምንት አሁን ደውሎት ነበር።
አዎ የሆነ ሚሴጅ መረጃ ለማግኘት ሚስኩል ያርጉ የሚል አይቼ
እ እሺ የት አካባቢ ነው ተርሶ ያሉት?
እኔ ወሎ ነው።
እሺ በቃ እንደዛ ከሆነ ስለምን ነበረ?
ሄሎ አቤት አቤት፣ ስለምን ነበረ?